ነው። ጤና ይስጥልኝ። እንዴት ቤት Cashier code ልንገርሽ ይቻላል?
መቶ አርባ መቶ አርባ አስራ አራት አስራ አራት ስድስት ስልሳ ሶስት
እሺ lost ነው። እሺ ቶተናም ከቦርነሞዝ ቶተናም ከቦርነሞዝ both team score ነበር ያልከው።
Okay
ጨዋታው ያለቀው ስለ ስንት ነው? ሶስት ለአንድ
አ
Okay። ግን ቦርነሞዝ ያሸንፋል ብለህ ስለነበረ lost ነው የሚሆነው።
Okay bonus አይኖረውም አይደል?
ቦነስ አይኖረውማ።
Okay ምን odd ኡ odd ኡ ትንሽ ሲሆን እንትን ያደርጋል ማለት Odd ኡ አ odd ኡ ሀምሳ አምስት ነበር total odd ኡ የወጣው ጨዋታ ደግሞ አምስት ነበር odd ኡ። ስለዚህ ሀምሳ አምስት ለአምስት ሲካፈል አስራ አንድ ከሀያ በታች ስለሆነ ተመላሽ አይኖረው Okay እሺ ታይት እንግዲህ ተመልካም